ሰላም ሰላም፣ ጤና ይስጥልኝ ቤተሰብ
hello ችግር አለ።
ምን
ደስ በል ችግር አለ። ብሩ ሲወጣ አይወጣም።
አልገባም። ቴሌግራም ቴሌብር ላይ አ- አልገባም። ወላሂ ስንት አዎ።
አራት ቀን እ፣ ሶስት ቀን ነኝ ምናምን አዎ አዎ፣ ጠዋት ነው እሺ የሚገባው።
እ?
ጠዋት ድረስ ታገሰን እሺ። ትንሽ system ስላስቸገረ ነው።
አ፣ አሁን አሁን ምን አለ? አሁን ችግር አለ ወይ ወይ አዎ አዎ፣ ጠዋት ይገባል።
ጠዋት አዎ እሺ እሺ አባት